ተነስተልን ዋሽንግተን ህክምና ማዕከል
ኢንተርኔት ላይ ነበር ስልካችሁን ያገኘሁት።
እሺ
የካናዳ process አስጨርሳላችሁ መሰለኝ።
ለካናዳ process
እንዴት ለካናዳ እ hello ካናዳ ይሰራሉ ሄሎ ሄሎ፣ ወይ
እስኪ መልሼ ልደውልልሽ እሺ